ጤና ሄሎ ይስጥልኝ አውሪትን
ጎይራ ትሬዲንግ ጤና ይስጥልኝ
አብሮ ይስጥልን እናት እንዴት ነሽ?
እግዚአብሔር ይመስገን ጎይራ ትሬዲንግ ነው አዎ እሺ ከአሪፍ ፔ ነው የምደውለው እ ከአሪፍ ፔ ነው የምደውለው ደንበኛችን
እሺ
እ፣ በእኛ በኩል system ኡ ላይ እንደሚያሳየኝ ከሆነ POS machine ኡ እንደጠፋቦትና offline ነው፣ ባትሪም ቻርጅ እንደሌለው ነው። እሱን ሊያረጋግጥልን ይችላል?
okay POS machine ነው አ POS machine ኡ
እያስቸገረን ስለሆነ ነው አዎ፣ ትተነው ነው እናት
ምንድን ነው ያስቸገረው ደንበኛችን?
እኔ እንጃ በየ በየጊዜው አይሰራም በቃ የሆነ system ምናምን ይሁን ምን እንደሆነ አናውቅም
እህ፣ ደስ ደውላ ሲለው መስጠት ይሰራል ነው።
እየመጡ የሆነ ቁጥር ይሰጡናል ያስተካክላሉ እዛ ቆማ የምትውል ልጅ ሁላ አለች ለማስተካከል
እሺ
ግን ሊስተካከል አልቻለም ከዛ ተው ነው በቃ
እህ፣ ከእኛ ቲሞች መተው አስተካክለውት ነው የነበረው፣ ግን አልተስተካከለም።
እኔ አ- አሀዱ ባንኮች ናቸው ለእኛ የሰጡን
አሀዱ ባንኮች አዎ እንጂ እናንተ እኮ አይደላችሁ
እህ፣ የእናንተ ፖስት ማሽን አህዱ ባንኮች ናቸው የሰጡት። ልታች አይቻልም። ለምን እሺ ያጋጠሙት ችግር ምንድን ነው የነበረው?
አይሰራም? በቃ ከም- ሰርቶም አያውቅም። የሆነ የተወሰነ ጊዜ ይሰራና ከዛ አይሰራም።
እሺ ደንበኛችን ይቅርታ፣ የእርሱን ስም ሊያዘው
እ፣ ወራ ትሬዲንግ በሚለው ያሉ
እሺ እናመሰግናለን። መልካም ቀን ይሁንልዎት።
መልካም ነው።